ጤና ይስጥልኝ ነበር ብር withdraw አድርጌ ነበረ አልወረደም እስካሁን።
እ እ ብሩን withdraw አድርጌ ነበረ ማታ እሺ
አልገባም account ላይ።
በቻፓ ነው አይደለ? ወደ ንግድ ባንክ አዎ
እሺ ለትላንትና የነ- የቻፓ ትንሽ የ system ችግር አጋጥሟቸው ስለነበረ ነው እና ወደ ንግድ ባንክ የተ- የነበሩ ግብይቶች እንዳለ ተቋርጠው ነበረ።
እ ለዛ ነው እስካሁን ድረስ የቆየብህ እና ትንሽ ያንተ ብቻ ስላልሆነ ነው የሁሉም ሰው ነው። አሳውቀውናል። አሁን ይገባል ነው አሁን። እሺ ይገባልሃል፣ ዛሬ ይገባል ብለው የሁሉንም እንደሚያስገቡ ነግረውናል።
አይ፣ ጠብቅ፣ ብዙ ደንበኞች ስለሆኑ ነው። ጠብቅ። እሺ እሺ፣ ስለደወልክ እናመሰግናለን። እሺ፣ መልካም ውድንልህ።
እ